አውቶቡስ ሳይቀይሩ ዜሮ ሲልኳቸው ማርቲ ሄሎ፣ ማርቲ ቀለሙ ነኝ። ሰላም ነው? ምን ነው አማርኛ ስብሰባ ማን ወረዳ ስድስት ፈልጌ ነበር። ወረዳ ስድስት ባለ ጉዳይ ዝም ብሎ ልክ merge የሚደረግ single እያለ እሱ ፈልጌ ነበር። መላኩን single እያለ ባለ ጉዳይ እዚህ ልከው merge የሚደረግ ባለ ጉዳይ ወረዳ ስድስት text አድርግልኝ ስልክ ወረዳ ስድስት text text አድርግልኝ ስልክ የቡድን መሪ በቃ ወረዳ ስድስትን አንድ ሰው ዝም ብለሽ ላኪልኝ። የቡድን መሪ ወይ ኩናቱ ቆይ አለ እዚህ አለ ቆይ አለ አናግረው ና ነገር
ለምን ላኳቸው? አግኝ ላኳቸው ወይ ሰላም ነው። ወጣት ቢሮ ከቢሮ ወጣት
አይ ስልጠና ላይ ነው፣ የሆነ ስብሰባ ላይ ነው።
እሺ የኔቱ መስፍን የምትባል አንድ ባለጉዳይ ወደዚህ merge የሚደረግ ባለጉዳይ ልካችኋል። የኔቱ የኔቱ መስፍን የምትባል ሚፍታ የፈረመው አንተ ነው። ሚፍታ ሙፍታ አይ ሙፍታ ኃላፊ ነው።
በቃ እሱ የፈረመው ባለጉዳይ ወደኛ ማዕከል ተልካ አሁን merge ይደረግልኝ ይላል። status ኡ አልተቀየረም። status ኡ ሳይቀየር single እያለ እንዴት ወደኛ ትልካላችሁ? ሁለተኛ እዚያ ሆኖ የሚሰራውን እንዴት እንደላኩ ንገራቸው። ልንመልሳቸው ነው።
ዛሬ ነው የዛሬ ነው የተላኪ
መቼ ነው የመጣችሁ? የተላከላችሁ ደብዳቤ ተጻፈ። ሀያ ሰባት ነው ደብዳቤ የተጻፈ በሁለት እሺ፣ ዛሬ ነው የመጡ። አሁን እኛ ላይ ማን ነው ማን ነው ስሙ ማን ነው?
የኔቱ መስፍን የኔቱ መስፍን ሌሊቱ አ መስፍን የምትባል ባለ ጉዳይ
በሀያ ሰባት በሀያ ሰባት ተጽፎ መርጅ የሚደረግ ነው የሚለው ግን መጀመሪያ ስታተስ አልቀየሩም ወይ በሞት ወይ በሞት ወይ በፍቻ አልተሰራ ነገር እኛ መርጫ አንሰራ መቼም። ስለዚህ ሳተፉ መጀመሪያ ነው አዎ፣ ግድ ነው መቀየር አለበት። መጀመሪያ አልታ ሳይቀየር ነው የተላኪ።
አዎ ለየ ነው እኮ። ስለዚህ እዚህ የላከውን ሰውዬ ንገረው፣ ኃላፊውም ከሆነ በእርምጃ እንዲወስድ በልጆች ባቸው ወደ እሺ፣ እሺ፣ በቃ ልንመልሳቸው ነው።
እሺ፣ በቃ እሺ፣ እሺ